Hello. Hello.
Hello, ¿sabes?
እኔ ስክሪን ጉዳይ ነው የደወልኩት። ራሔል እባላለሁ። እባክሽን ልብላ
ስራ ፈልጌ ነበር እማዬ።
እሺ፣ እባክዎትን ሙሉ ስሞትን ይንገሩን።
ሰላም
ሰላም የአባቶች ስም
ጌታቸው
እሺ፣ እድሜዎች ስንት ነው?
እድሜ ሀያ ስድስት
የመኖሪያ አድራሻዎች?
ብልብላ
እሺ፣ በምን አይነት የሙያ ዘርፍ ነው ስራ እንድንሰጦት የሚፈልጉት?
እና እስከ ዛሬ የምሰራው ያው ካፌ ምናምን መስተንግዶ ሰርቻለሁ። ጽዳትም ከመላላሽ እሰራለሁ።
መስተንግዶና ጽዳት ነው የሰሩት?
አዎ ከሰው አሁን መኖሪያ በትልልቅ ቦታዎች ውስጥ አጽድቶ መውጣት ምናምን እሰራለሁ።
ምን ያህል ጊዜ ልምድ አሉት በእነዚህ ሙያዎች?
እ ለእንትን ለመስተንግዶ ከአመት በላይ ነው የሰራሁት ሆቴል ውስጥ ማለት ለእኛ ሰርቻለሁ።
ጽዳቱስ ምን ያህል ነው?
እ ቆይቻለሁ። ጽዳት እንኳን ከሁለት አመት በላይ ሆኖኛል።
እሺ፣ ስለ ድርጅታችን መረጃ ከየት እንዳገኙ ያስታውሳሉ?
የሆነች ልጅ አለች እና እዛ ያለሁባት ግቢ እሷ ናት የነገረች ማለት ነው። እዛ ሄጄ ነው ግን ቀጥታ መሄድ አለብሽ እዛ ምናምን ብለው ነበረ።
አዎ፣ እሺ። አሁን በደወሉልን ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ ቁጥር አለዎት?
ይህ ነው በዚህ
እሺ። ስለዚህ አሁን እኔ ሙሉ መረጃዎችን ተቀብዬዎታለሁ። ነገር ግን ለመመዝገብ ቢሯችን ማክሰኞ ወይም ሐሙስ ጠዋት ሁለት ሰዓት ተኩል ላይ መምጣት ይኖርቦታልና የቱን ቀን ቀጠሮ ሊያዝልዎ?
የእንትን ቦታ የት ነው?
ጎተራ ፔፕሲ፣ ንፋስ ስልክ ላፍቶ፣ ፖሊስ መምሪያ ዝቅ ብሎ ነው የሚገኘው።
እሺ በእድሜ መደበል ይቻላል። እሷን አናግሪያት ወስድሻለሁ ስላለች
okay፣ ቀኑን መስሎት ምንም ችግር የለም። እሺ፣ ደውሉልን። እሺ፣ ሰላም።
እሺ፣ አመሰግናለሁ።
እሺ